ሄሎ ሄሎ አቤት፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
እ እሱ ባለው ብርሃኑ አዎ እ ከዊ ፕላስ ሶሉሽን ነው የምደውልልህና አፕሊኬሽናችን ላይ sign up አድርገህ ነበረ።
አዎ፣ እ so በአሽከርካሪነት ነው ወይንስ ለተጠቃሚነት ነው እ download ያደረግከው?
ለተጠቃሚነት ለተጠቃሚነት። ስለዚህ ለአሁን አንተ አፕሊኬሽኑን download ያደረግከው የአሽከርካሪዎች መመዝገቢያውን ነው። ስለዚህ ስለዚህ- እሱን እሱኛውን delete እ ታደርገውና ዊ ፕላስ ሶሉሽን ልቀይረው።
user የሚለው ያ user የሚለውን አ እ download አድርገህ ስትመዘገብ አ እ አሸናፊ የሚያደርገውን referral code እዛ ላይ ነው የምታገኘው።
እሺ፣ አመሰግናለሁ።
እሺ፣ መልካም ጊዜ።
መልካም ጊዜ።